ዋሽንግተን የህክምና ማዕከል
hello አቤት ሰላም ነው እንዴት ነው ሰላም
አለን የህክምና ቀጠሮ ነበረኝ እና ለአሁን እሺ
እና አሁን text ደግሞ የገባ ለነገ ነበር የተባልኩት
እሺ እና አሁን text ደግሞ ደርሶኝ ነው ለአርብ ለአርብ የሚል ዶክተር ማለት ነው ዶክተር ጀማል
ቀጠሮ አስይዞ ነው
አይ ይሄ ውጤት ነበር ውጤት ለምትን ለማለት
ጀማል አርብ የለም የለውም
አዎ ሐሙስ ነው ማለት ነው
አዎ
thank you